ሁሉ ሰላም ጤና ይስጥልኝ ቤት ቤት ሰላም ናችሁ? ረዳ ረዱ
ረዱ ላገናኘህ።
አይ አንቺ ብትለኛለሽ እንትን ነበር አሁን ደውለን ነበር እና እሺ
እንትን ነው ከጌስት ቤት ወደ ዊዝድሮ ስናደርገው ወደ ቴሌብር ማለት ነው
እሺ ይህ የፍሸት ፈንድ ይለናል። ቴሌ እንትኑ ላይ ቤስት ቤቱ ላይ ያሳይናል ባላንሱ ምን ይለናል?
ይህ የፍሸት ለምን ሰፊሸት ፈንድ ይለናል የለንም ይለናል። አይ አድርጋችሁ ነበረ እ?
deposit አድርጋችሁ ነበረ?
አዎ፣ አይ cashout ምናምን ያለው ገንዘብ ነበረ እስቲ Best Bet ቁጥርህን ንገረኝ።
የምን Best Bet አዎ ይሄ ቁጥር ዜሮ አስራ ሶስት ምናምን አሁን የደወልኩበት እሺ ስንት ብር ነው withdraw ለማድረግ እየሞከርክ ያለው?
እ?
ስንት ብር ነው withdraw ለማድረግ አንድ ሺህ ብር ያለው?
አንድ ሺህ ብር አንድ ሺህ ብር አንድ ሺህ ብር እ?
ዘጠኝ መቶ አርባ አራት ብር ነው ያለክ።
ኧረ አይደለም አንድ ሺህ አስራ አራት ብር ያለ ሰባ ብሩን ደምረኸው ነው እ? ሰባ ብር አይደመርም?
ደምረኸው ነው? እሱ ይኸውልህ deposit ያደረግከው ብር ነው መሰለኝ አይደለ? ሰባ ብር አዎ አዎ deposit deposit አደረኩት አድርገህ withdraw ማድረግ አትችልም። እሺ ግዴታ አንድ ጨዋታ ወይ okay።
ሁለት ጨዋታ ተጫውተህ ስትበላ ወይ አዎ።
ስትበላ ነው የሚለቅልህ።
Okay, all right, so thank you, thank you.
ግን ዘጠኝ መቶ አርባ